Hello ጤና ይስጥልን ከቪዛ ኢትዮጵያ ነው የምደውለው። ተቋረጠ።
አዎ ቢራ ጊዮርጊስ ቢራ አይቆሙልንም፣ ያልፉናል። እኛ ጋር አይቆሙም።
እሺ ደንበኛችን ቅድም ሲል ነበር ሰጥተውኝ ነበረ። ሀና ግሮሰሪ ነው I mean ሀና ሬስቶራንት ነው ቤቶች።
አዎ ሀና ባርና ሬስቶራንት
እሺ ሙሉ ስሞትን ይንገሩን።
ሀና ዳምጠው
ሀና ዳምጠው። አሁን በደወሉ ስልክ ልመዝግብ ወይስ ሌላ ቁጥር ይሰጡኛል?
አሁን ሳጥናውተን እዛ ዶዶላ ጋር ቆሙ። ከዛ ወረዱ። በቃ እኛ ብንሮጥም አል- አልደረሰባቸው።
እሺ ድራፍት ነው አይደለ?
ድራፍት አይደለም ጠርሙስ ቢራ
እሺ ደንበኛችን ጠብዬ ሁሌ ነው ጠብዬ ወይስ ነው።
ዛሬ ብቻ ነው?
ሁልጊዜ ነው አይቆሙም። እኛ ጋር ሁልጊዜ አይቆሙም።
እሺ፣ በተደጋጋሚ ነው ማለት ነው።
አዎ ተደጋጋሚ ነው አይቆሙም። እኛ ዶዶላ ጋር ሮጠን ሄደን ነው። ከዛም አላ እናገኛቸውም፣ ያመልጡናል።
እሺ ደንበኛችን በደወሉ ስልክ ልመዝግብ ወይስ ሌላ ቁጥር ይሰጡኛል?
አይ መዝግብ በዚሁ
እሺ፣ አድራሻ አዲሱ ገበያ የቱ ጋር ነው?
እ አዲሱ ገበያ አዲሱ ገበያ ልዩ ቦታው የፒያሳ ተራ- የፒያሳ ተራው
ፒያሳ ታክሲ ተራ አዎ በፊት የፒያሳ ተራ የነበረ ማለት ነው።
Okay ጃምቦ ጋር ማለት ነው።
እ
ጃምቦ አካባቢ ብዬ ልመዝግብ ነው አይ ወይ?
ጃምቦ አይደለም፣ አሁን እዛ ሄዷል። በፊት የነበረበት ተራው አሁን የተነሳው ጋር ማለት ነው። ከመብራቱ በታች ሆነ ሌላ ስም የለም።
ራሱ ነው የበፊት ከመብራቱ ታክሲ ተራው ጋር ወረድን።
ልበል።
ታ- የበፊቱ ታክሲ የበ- ተራው አዎ የበፊቱ ታክሲ ተራው
ለእርሶ ብቻ ነው ወይስ ለሰፈሩ ሁሉም ነው?